ለውጥ የመሰሉ ነገሮች
ወደ ስራው ያደረኩትን revert እንዲደረግልኝ ፈልጌ ነው። እና
በምን ነበር ያደረጉት? በ Chapa ነው በ SantimPay?
SantimPay
okay። ያ option ያሉት እርስዎ ዜሮ ዘጠኝ cancel ለማድረግ ማለት ነው። check ላድርግሎት ስልክ ቁጥሩን ንገሩኝ።
ዜሮ ዘጠኝ ሰማንያ ሰባት እሺ
ዜሮ ዜሮ ስልሳ ስምንት ሀያ
ስልሳ ስምንት ሀያ
ያ ስልሳ ስምንት ሀያ እሺ